ጤና ይስጥልኝ ቤተሰቤ ዲቦራ ነኝ እባክዎ ምን ልርዳዎ ሰላም ዲቦራ እንዴት ነሽ?
አለሁ እግዚአብሔር ይመስገን።
withdrawal ጠይቄ የነበረ ጠዋት ማሚን ማታ ሶስት transaction ያዘብኝ እሺ በዚህ የ Best ቁጥር ነው የ Best በዚህ ቁጥር ችል ስንት ስንት ብር ነበር?
ሀምሳ ሺህ ብር ሰላሳ ሺህ ብር እና አስር ሺህ ብር እሺ check አደርገዋለሁ መስመር ላይ ጠብቀኝ።
እሺ
እም
ሀምሳ ሺህ ብር ሰላሳ ሺህ ብር ሰማንያ አስር ሺህ ብር ዘጠና ሺህ ብር በልተሽ መቶ ምናምን በልተሽ አሁን አስር
hello hello
አቤት አስር ሰላሳ እና ሀምሳ ነው አይደለ?
አስር ሰላሳ ሀምሳ በቅደም ተከተሉ እንደሱ ነው
ወደ ቴሌ ብር ናቸው ሶስቱ?
አዎ ሶስቱም ወደ እንትን አንዱ ሰላሳ ሺህ ብር በቻፓ ነው ወደ account ኤ ነው እሺ እስኪ account ንገረኝ ቢኒያም።
አንድ ሺህ እሺ አራት መቶ ሀያ ዘጠኝ እህ አስራ ሰባት እሺ ሰላሳ አራት ሰላሳ ስምንት እሺ በቃ ሶስቱንም confirm አደርግልሃለሁ ከትንሽ ደቂቃዎች በኋላ ይገባል። እሺ እሺ አንድ አስተያየት መስጠት ይቻላል? ይቅርታ እንደ ደንበኛ ይቻላል።
እ፣ ሁሉ ነገሩ best በጣም እንዴት ነው ያው ብዙ bet ኦችን እናውቃለን እሺ Best ስሙ best ነው። ግን አንድ ነገር ምንድን ነው እሺ withdrawal ስናደርግ በጣም ብዙ ጊዜ ይይዛል። ከአስር ሺህ ብር በላይ ካወጣሽ አዎ፣ መልሶ መልሶ ነው የሚይዘው approval ይፈልጋል እና አዎ፣ ልክ ለዚህ ነው።
ደግሞ ሁሌ መደወል ይኖርብናል።
አዎ ልክ እንደው ነህ።
ይሄ ቢስተካከል በጣም አሪፍ ነው።
እሺ አንዴ system ኡን አስተካክለን እንጨ- እንደጨረስን በራሳችሁ approval ይሆናል። ግን ምን መሰለህ አሁን ይሄም ለእናንተ ጥቅም ሲባል ነው። ብዙ ጊዜ account ኦች አሀ።
hack ይደረጋሉ ምናምን ሰው በጣም አሀ፣ እንትን አሀ።
ይ- ይሰረቃል በጣም እና ለዛ ነው አሁን OK።
በ voucher ምናምን ያወጡባቸውና ይወስዱባቸዋል እ፣ አሀ።
የተወሰነ በቃ እና ደግሞ like አሁን deposit ምናምን ያደርጉና የአንድ ሰው ስልክ ዝም ብሎ ያስገቡና ሰው ደግሞ የኮንፊርሜሽን ሴት ሲመጣለት ዝም ብሎ ያስገባል እና እንደዚህ አይነት አዎ።
ማጭበርበር ስልቶች በጣም በዙና ለዛ ነው አንዴ በደንብ እስከሚስተካከል ሲስተሙ ለዛ ነው ለእናንተው ተብሎ ነው። እሺ ማጭበርበር እሺ፣ በጣም እንዳይቀጥል።
እናመሰግናለን። ሌላው ነገራችሁ በጣም ምርጥ ነው።
እሺ እኛም እሺ፣ እናመሰግናለን እሺ፣ ስለመረጣችሁ። መልካም ቀን።
እሺ መልካም ቀን ላለች። እሺ